Hello
Hello ጤና ይስጥልኝ። ዶንኪ Tube ነው።
እንዴት ዋልሽ?
እግዚአብሔር ይመስገን።
ወጌሻ መማር ፈልጌ ነበር።
ይቻላል። ስሞትም አልበል
ፍጹም ፍጹም ማን?
ፍጹም ሽታይ
እሺ ከየት ነበር የደወሉልን?
ከአዲስ አበባ
በአዲስ አበባ ሆኖ ሰፈሩ
ፈረንሳይ አካባቢ ፈረንሳይ ለጋሴ
ስልኮትን ይነግሩኛል?
ዘጠኝ አስራ ሶስት ዘጠና አምስት ሰላሳ አንድ ዘጠና ሰላሳ አንድ ዘጠና ስድስት
እሺ ማስታወቂያውን ከየት ነበር ያዩት?
ዩቲዩብ ላይ
እሺ በአካል ነው ኦንላይን መማር የፈለጉት?
በአካል
እሺ ኮርሱ የሶስት ወር ኮርስ ነው። ለወር ከአስራ አምስት ቀን ያህል በሳምንት በሳምንት ሶስት ቀን ከአስራ አንድ ሰዓት ተኩል እስከ አንድ ሰዓት ተኩል ይሆናል class ኣችን። አስራ አምስት ቀን ደግሞ assignment የሚሰሩበት ይሆናል። አንድ ወሩ ደግሞ የመጨረሻ final ቪዲዮ ሰርተው የሚመረቁ ይሆናል።
እሺ
ለዚህ የምናስከፍለው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
እሺ
Hello
አቤት
እሺ
እሺ በ credit hour ሰባት መቶ ነው አልሽኝ?
ሰባት መቶ ሀምሳ ብር የምንሰጠው አጠቃላይ ሀያ ነው።
እሺ
መቼ ሊመዘገቡ አሰቡ?
አንዴ ነው የምከፍለው?
አዎ አንዴ ነው የሚከፈለው። እስከ ሰኞ ስድስት ሰዓት ከተመዘገቡ ግን እስከ የካቲት ሀያ አምስት discount አለው።
okay እሺ እኮ ሰኞ እንድመጣ ብዬ ነው።
እሺ
ሰኞ ጠዋት ሰኞ አዎ፣ ሰኞ ልደውልልሽ?
ጠዋት ችግር የለም። ሰኞ ጠዋት ሲመጡ ኢኮ- ኢኮኖሚ ኮሚካኤል ጋር አለ አይደለ? ሴሚሲ ሚካኤል ጋር
እሺ አዎ፣ ሴም ሴም።
እዛ ነው አቀባበል የምናደርገው። ወይ በካሽ ይዘው መምጣት ይችላሉ። ያስገቡበትንም ሪሲት ይዘው እዛ ቀን መገኘት ይችላሉ።
ኦኬ እሺ። ስለዚህ ሴም ሲ ሚካኤል ምን
ሴሚሲ ሚካኤል ኢኮኖሚ ኮሚሽን አዳራሽ።
እሺ እሺ እሺ፣ እናመሰግናለን ስለደወሉ። መልካም ቀን።
አመሰግናለሁ።